hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን ቴሌቪዥን ነው። ምን ልርዳው?
በአፋን ኦሮሞን አነጋግር።
እሺ
hello ጤና ይስጥልኝ። እባክዎት ምን ልርዳው?
ማጌጠን ምን ልርዳዎት?